ጤና ይስጥልኝ ጠብታ አምቡላንስ።
okay አዎ፣ እዚህ ጎሮ ጋር ሰው አርፎ ነበረ።
እሺ፣ እንትን አምቡላንስ ትልኩልን አላችሁ?
መኖሪያ ቤት ውስጥ ነው።
አዎ መኖሪያ ቤት ውስጥ death certificate አለው።
እ እ death certificate አለው
ሰርተፍኬት ያለ አዎ ይኖረዋል።
አለው።
እ
ከሌለው እኛ ስለማንጭን ነው። አምቡላንስ ውስጥ መግባት አይችልም።
okay እንትን death certificate ካሌለው አዎ አለው እንዴ death certificate እ ይህ አይ አይኖረውም
ከአንድ እስከሆነ እኛ መውሰድ አንችልም።
እ እ እ እኛ እንደዛ ከሆነ አምቡላንስ ውስጥ መግባት አይችልም።
ሌላ የምታውቂው ወይ ስልክ ላኪልን ካለ
ስምንት አንድ ሁለት ሶስት አፋላጊ ናቸው። እነሱን ደውሉና ጠይቁ።
ስምንት አንድ ሁለት ሶስት አዎ እሺ እሺ